ሄሎ
ቤት
እሺ፣ ትላንት አንድ ሺህ ብር ወጪ አድርጌም የለም ቆርጦታል፣ ምን አልገባም ወደ እንትን ከቤት ቤት አካውንቱ
እ በቴሌ ብር ነው ወደ ቴሌ ብር።
በዚህ ቁጥር ነው።
አዎ አዎ፣
እሺ፣ ቼክ ላድርግልዎ መስመር ላይ ገባ።
እሺ እሺ hello
እሺ።
በ voucher ነው ያወጡት አንድ ሺህ ብሩ ማለት ነው። እና- voucher
አዎ በ voucher ሲሆን ኮድ ነው የሚሰጡት። ኮዱን የቤት ፊት ሱቅ ሄደው ለ cashier ሰጥተው ነው ገንዘቡን መቀበል የሚችሉት። አለበለዚያ ወደ account ኡ መመለስ ይችላል።
በምንድን ነው መመለስ የምችለው?
እንመልስሉት
አዋ መልስልኝ እንጂ voucher ደግሞ ምንድን ነው ሰምቼው ማለት ነው።
okay። አይ ወጪ ሲያደርጉ ሶስት አማራጭ ነው ያለው። maybe በስተት ተጭኖት ይሆናል።
ዋ በባንክ voucher፣ ታፓና በባንክ ሳንቲም።
አ አዎ እርስዎ የመረጡት voucher የሚለውን ነበር።
አ አይ በቃ ተመላሽ አድርግልኝ ወደ account እሺ እሺ ወደ- እመልሳለሁ። እሺ።
እሺ።